ሄሎ ሰላም ጤና ይስጥልን። ይቅርታ ከችብችብ ነበር የምንደውለው። ኦኬ ዛሬ ያልመጣሉ አይተም አለ አይደለ? ፓፓያ እና ቲማቲም የት ነበር የምናመጣሉት? ሎኬሽን ይቅርታ።
ሀያ ሁለት እሺ ሁለት ኦር መክሊት ይላል እኮ ግን ቼክ አረኩት።
ኦኬ እሺ ፓፓያ እና ቲማቲም ብቻ ነው አይደል? አይተሙ አዎ የደረሰው እሱ ነው። የቀን ገና ነው ደረሳሉ ያሉት።
እሺ ሀያ ሁለት ነገር እናመጣለን። መልካም ምሽት። እሺ እሺ መልካም ምሽት እናመጣለን።
አሜን።